ያስልም ቤት ለዴት ነው የሚመጣው።
ውድድር አድርጌ ነበር ቴሌግራም ጠ
እሺ፣ አሁን የደወልክበት ነው የቤት ቤት ቁጥር?
አይደለም እሺ፣ ንገረኝ።
ዜሮ ዘጠኝ
ዜሮ ዘጠኝ ስልሳ ስልሳ ሰላሳ ሁለት ሰላሳ ሰላሳ ሁለት ሰላሳ ሁለት ዘጠና አንድ ሃምሳ ሶስት ዘጠና አንድ ሃምሳ ሶስት እሺ፣ ስንት ብር ነው?
ቤተ መጠር
ገብቶልሃል? ቼክ አድርገው።
ወደ ቴሌብር ነው አዎ
እሺ።
እሺ